ሄሎ ሰላም ጤና ይስጥልኝ። ቤስቤስ ከዳር ነኝ። ባኮሚስትሮ ጤና ይስጥልኝ።
አብሮ ይስጥልን ሰላም አለን። እግዚአብሔር ይመስገን። ምን እንርዳ?
አዎ በሰላም ውስድሮ ስልክ ያለ ግን አልገባልኝም። በአካውንት
ወደ አካውንት ነው አዎ ወደ ሲቢኢ
አይ አካውንት ዳይሬክት አካውንት ምን አልከኝ?
አካውንት ነው ውስድሮ እኮ እሺ፣ ውስዶ ያደረግከው ወደ ንግድ ባንክ ነው?
አዎ አዎ አዎ የለ- በቻፓ በኩል ነው አይደለ?
አዎ
ትናንትና የነበረው transaction ትንሽ አስቸግረው ስለ system ችግር ስላጋጠማቸው ነበረ ቻፓዎች ወደ ሲቢኢ የሚደረጉ እንዳለ ግብይቶች ማለት ነው። እና እየሰማኸኝ ነው? ይቅርታ እየተሰማማን አይደለም መሰለኝ።
እሰማለሁ እሰማለሁ።
እሺ። እና ለዛ ነው እሺ፣ የተ- እንትን ያለው held ተደርጎ ነው የሁሉም እሺ ነገ ይጠብቃለሁ። እንደዛ ከሆነ ይገባልሃል። አዎ የሁሉም ስለሆነ ነው እያስገቡ ነው። እሺ ይገባላቸዋል ብለው አሁን አሳውቀውናል።
እሺ እሺ ይገባል። ትንሽ ጠብቁ። እሺ ተደወልን